አደረሽ ምን ጎሎሽ ምን አሳጣሽ ሁሉ በደጅሽ ነው ሁሉ በእጅሽ ሰው ሀገር ምን አስኬደሽ ምን ቀረሽ ምን አማረሽ ምን ጎሎሽ ምን አሳጣሽ ሁሉ በደጅሽ ነው ሁሉ በእጅሽ ሰው ሀገር ምን አስኬደሽ እግዜር የሰጠሽ ልታውቂበት ኑሮሽን እንደራስ ልትኖሪበት ከሩቅ የሚታይሽ ደምቆ ባለም ብልጭ ልጩ ሁሉ ወርቅ አይደለም መልካም ነው እኔ ምነግርሽ ደጉ ነው እኔ ምመክርሽ በሰው ሀገር የሚጋዘው ስንቱ ነው ባዕድ የሚያዘው በሰው ሀገር የሚጋዘው ስንቱ ነው ባዕድ የሚያዘው ምን ቀረሽ ምን አማረሽ ምን ጎሎሽ ምን አሳጣሽ ሁሉ በደጅሽ ነው ሁሉ በእጅሽ ሰው ሀገር ምን አስኬደሽ ምን ቀረሽ ምን አማረሽ ምን ጎሎሽ ምን አሳጣሽ ሁሉ በደጅሽ ነው ሁሉ በእጅሽ ሰው ሀገር ምን አስኬደሽ ያልፍልኛል ብለው በሰው ሀገር ወጥተው የቀሩት ቤቱ ይፍጠር ከቤት ከማጀትሽ ሳይጎልብሽ እህቴ አትሰደጂ ተይቅርብሽ መልካም ነው እኔ ማስበው ደጉ ነው እኔ ማልመው በሰው ሀገር የሚኖረው ከፍቶት ነው ሁሉም የሚያድረው በሰው ሀገር የሚኖረው ከፍቶት ነው ሁሉም የሚያድረው ምን ቀረሽ ምን አማረሽ ምን ጎሎሽ ምን አሳጣሽ ሁሉ በደጅሽ ነው ሁሉ በእጅሽ ሰው ሀገር ምን አስኬደሽ ምን ቀረሽ ምን አማረሽ ምን ጎሎሽ ምን አሳጣሽ ሁሉ በደጅሽ ነው ሁሉ በእጅሽ ሰው ሀገር ምን አስኬደሽ በሐዘን በጭንቀት በመከራ የስደት ኑሮ ያየ ያውራ በጭንቀት በጥበት የሚኖረው ወጥቶ የቀረው ቤት ይቁጠረው መልካም ነው እኔ ማስበው ደጉ ነው እኔ ማልመው በሰው ሀገር የሚኖረው ከፍቶት ነው ሁሉም የሚያድረው በሰው ሀገር የሚኖረው ከፍቶት ነው ሁሉም የሚያድረው ምን ቀረሽ ምን አማረሽ ምን ጎሎሽ ምን አሳጣሽ ሁሉ በደጅሽ ነው ሁሉ በእጅሽ ሰው ሀገር ምን አስጌደሽ ምን ቀረሽ ምን አማረሽ ምን ጎሎሽ ምን አሳጣሽ ሁሉ በደጅሽ ነው ሁሉ በእጅሽ ሰው ሀገር ምን አስጌደሽ እግዜሬ ሰጠሽ ብታውቂበት ኑሮሽን እንደራስ ብትኖሪበት ከሩቅ የሚታይሽ ደምቆ ባለም ብልጭ ልጩ ሁሉ ወርቅ አይደለም መልካም ነው እኔ ምነግርሽ ደጉ ነው እኔ ምነግርሽ በሰው ሀገር የሚጋዘም ስንቱ ነው ባዕድ የሚያዘም በሰው ሀገር የሚጋዘም